ጤና ይስጥልኝ። የጤና ማዕከል እባክዎ ልርዳዎት?
ሰላም ነው አቶ ሰላም እንዴት ነው?
እንትን ከኢትዮጵያ ጆርዳን ለነገ ወይ ለእሑድ
ወዴት አሉኝ?
ጆርዳን ጆርዳን አዎ አማን ጆርዳን okay። ለነገ ወይ ለእሑድ አዎ
እያየሁልህ ነው።
እሺ እያየሁልህ
ሄጃ ብቻ ነው ደርሶ መልስ እሺ ቅዳሜ direct flight አለ በኢትዮጵያ ኤርላይንስ።
ቅዳሜ አዎ
አ እንደ
ዋጋው
ስንት አለ
እሺ አንዴ ጠብቁኝ ጨርሼ እሺ thank you ሰላሳ ሁለት ሺህ ሰባት መቶ ሀያ ስምንት ስንት ሰላሳ ሁለት ሺህ ሰባት መቶ ሀያ ስምንት
እሺ በሚቀር ሳለ ሌላ
እሺ ሌሎች
check እያ
በሌላ አለ ግን ያው ዋጋው ትንሽ ይጨምራል ወይ በአስራ ሶስት ላይ
በች በ Ethiopian Airlines እሑድ ላይ እሑድ direct ላይ ካለሽ
በሌላ አየር መንገድ የለም ይቀንስ
እሺ እያየሁለት ነው እሱንም የሚቀንስ ካለ የሚቀንስ ያነበረው እ፣ ስለዚህ በ Ethiopian Airlines እሑድ የለም ሰኞ ነው ያለው እስቲ በሌላ በሌላ አየር መንገድ የለም።
በሌላ አየር መንገድ የለም በኢትዮጵያ ውስጥ በሌላ አየር መንገድ የለም አዎ የለም።
እሺ በኢትዮጵያ አየር መንገድ በሚቀንስ በሰኞ ያልኩህ
ምን አሉኝ?
ከሰኞ የሚቀንስ የለም
ለሰኞ ሊያው
የሚቀንስ የለም የለም
እሑድ የለም ሰኞ ነው ያለው።
በሰኞ
ወይ አይቼ መልሼ ልደውልልዎት ይቅርታ።
እሺ እሺ እሺ